Hello. Hello. ሰማንያ ሰማንያ ሶስት ሰማንያ ሁለት ሰማንያ ሶስት ምን ሰባት ላን
እ
አስር አና
አሸበ ሰማንያ ሁለት ሰማንያ ሶስት ነው ያልከኝ?
አዎ
ማነው ነው ማ
አስናቀ
አስናቀቼ? እሺ ከአስር ደቂቃ በኋላ ደውል አሳውቅልሃለሁ።